hello
አቤት።
ሰላም ነው።
እግዚአብሔር ይመስገን።
እ፣ አስተያየት ነበረኝ።
እሺ፣ እንቀበላለን።
እ፣ ይሄ አሁን ዜና ምናምን መቅረብ ማቅረቢያው ማለት ነው የሙዚቃና የ- የሬዲዮ ጣቢያው ማለት ነው።
እሺ፣
እሱ ግን እንደው በነጻ ቢሆንልን አሁን ለምሳሌ ብዙ አሁን ለምናልባት ብዙ አይነት ሰዎች አሉ። አሁን ብር ባይኖ የማይሮናቸው እንትኑ አጠቃቀሙ በነጻ ቢሆን እላለሁ።
እሺ፣ እንዳልከኝ እንቀበላለን። እናስተካክላለን።
እና ደግሞ ተጨማሪዎች ተጨማሪ ሬዎች አሁን ለምሳሌ እነዚህ ሲን እነዚህ አማርኛ ጎጆ ቤዴ ምናምን የሚባሉት ጀርመን ጣቢያዎች እና እንዲገቡበት እና እነዚህ ቢኦ- ቢኦኤ ቢኦኤ ምናምን
እሺ፣ እና ብዙ ነቶች ቢገቡበት እላለሁ እና ነጻም ቢሆን ወይ ነጻም ባይሆን ተጨማሪ እንትኖች ደቂቃ ተጨምሮ ሳይድ አሁን በጣም አነስተኛ ነው። አሁን ሶስት ብር ተመዝግቤ ሰላሳ ደቂቃ ድረስ ስ- ብሰማ ሲቋረጥ እናደዳለሁ። ሶስት ብር ከፍዬ ማለት ነው እና ወደ ልክ ነው።
ከፍ ቢልድ ዘጠና አንድ ወይ ዘጠና ምናምን ደቂቃ ቢሆን አሪፍ ነው።
እሺ፣ እሺ፣ እንቀበላለን። እንዳስተያየት ተቀበላል። ስለደወሉልን እናመሰግናለን። እናስተካክላለን። መልካም ቀን።
እሺ፣ እሺ።